ሌላ እማ እም ስሙን ሳትጠሪ የኪሮቤል ስንት ሆነ? እኔ ነገርኩሽ ስንት ሆነ።
ምኑ ዝል- አ እንትኑ መቶ ሀያ አምስት
የምን
ሰኒ አ የሰኒ መቶ ሀያ አምስት አ ዳ
መቶ ሀያ አምስት አሉ እ ኧረ በስመ አብ አሉኝ ነው ነው ቀይ እኔ ያኛውን እኮ አልጠየቅኩም። ይሄ ዝም ብሎ ሲወራ የምትሰሚው ነገር አለ መቶ እንደዛ ነው። ደውዬ አልጠየቅኳትም። መቶ ሀያ አምስት
አ መቶ ሀያ አምስት አ ስንት አ፣ ያልኩሽ ጥሩ ነው ነው የመሰለሽ?
እንጂ እኔ እንጃ እኔም አልገባኝም ነበር። አይገርምሽማ?
መቶ ሀያ አምስት ነው ግን መቶ ሰላሳ ይደርሳል ምናምን እስቲ እያለች ጠይቂና ሁለቱንም እስቲ ንገሪ።
እ?
ጠይቂና ንገሪ።
አንድ ፍሬ ነው አንድ አንድ ፍሬ ሁለቱም ሁለት ነው አንድ ሌላም ሰው ለምኖኝ ነው። አንዱ እነ ማሙሽና ሰኒን አንድ አንድ አንዳንድ የእንትና የማሙሽ መቶ በቀደም እ፣ ኪሎ መቶ አስራ አራት
እም፣
እንትን ያልኩት ማለት ነው።
እስቲ ጠይቂና በደንብ አጣሪና ንገሪኝ።
እሺ እሺ